ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን ነበር ሚቲንግ ነበር ቆርጬ አለ- አልለቀቅልኝ ብሎ እ ቤት ቢት ነው አልለቀቅልኝ ብሎ ትኬት እሺ፣ ካሸር ኮዱ አለክ?
አዎ፣ እሺ ንገረኝ ካሸር ኮዱን።
አስራ አንድ አስራ ሶስት
አስራ አንድ አስራ ሶስት ሀምሳ አንድ ሀምሳ ሰባት
ሀምሳ አንድ ሀምሳ ሰባት አዎ ካሰርኩ ነው።
ሀያ ብር ኮድ አለ እ ሀያ ብር ቦነስ አለው። እሺ
እሺ እሺ፣ እሺ።
ሌላ አለክ?
አይ የለም።
እሺ እናመሰግናለን። መልካም ቀን